Hello
Hello Hello አቤት።
ሰላም ከ ChipChip ነበር ምደውሎት።
እሺ።
ይቅርታ አቮካዶ አዘው አልመጣልዎትም ነበረ።
አዎ።
ይቅርታ። እስኪ እ፣ ከነገ ጀምሮ ባሉት ቀናቶች እስከ ሰኞ በየትኛው ቀን ይምጣልዎት?
ሰኞ።
ሰኞ ይሁን።
አዎ።
እሺ። እ፣ የት ነበር location ዎት? ሰሚት ሰሚት ኮንዶሚኒየም ሁለተኛ በር አንበሳ ጋራጅ ማለት ነው።
ሰሚት ኮንዶሚኒየም።
አዎ።
ስለዚህ ለሰኞ ማለት ነው።
ሰሚት አዎ፣ ሁለተኛ በር። ጠዋት እኮ ነግሬያቸው ነበር እስከ ስድስት ሰዓት ማድረስ ብትችሉ ስላቸው አንችልም አሉ።
አይደለ? okay። በቃ ሰኞ እንዲመጣ አረግሎታለሁ።
እሺ፣ አመሰግናለሁ።
እሺ፣ መልካም ምሽት። እሺ እሺ።